ጤና ይስጥልኝ ሁሉ ስፖርት ነው። ባኮ ምን ልርዳው
deposit ለማድረግ HelloCash እና branch payment ብቻ ነው የሚለው።
እሺ ሌሎች አማራጮች እንትና ነው ቴሌብር ምናምን እ technical ችግር ስላጋጠመን ነው ደንበኛችን አሁን በምሰጠው ነው?
መሰረት ብሩን deposit ማድረግ ይችላሉ። በቴሌ ብር
okay በቴሌብር ማድረግ እችላለሁ።
ይችላሉ። በምሰጠው ስልክ ቁጥር deposit እሁ።
ካደረጉ በኋላ አ deposit ያደረጉበትን ደረሰኝ እሁ።
screenshot አድርገው ከሁሉ ስፖርት account ሙሉ ስም እና ስልክ ቁጥር እንዲሁም ከእርስዎ ሙሉ ስም እና ስልክ ቁጥር ጋር አንድ ላይ አድርገው በቴሌግራም ይልኩልናል። ከዛኛ deposit እናደርግልዎታለን ገንዘቡን
እሺ ዜሮ ዘጠኝ
ሰላሳ ሁለት እሺ hello